hello hello hello አይሰማም።
እ cashier code ያዝልኝ እስቲ እሺ፣ አስራ ሶስት ሀያ ሁለት ዘጠና ስምንት ስልሳ hello
check እያደረኩኝ ነው። መስመር ላይ ጠብቅ። እሺ፣ ገና ያልተካሄዱ ጨዋታዎች አሉ አይደለ?
እ?
hello ገና ያልተጀመሩ ጨዋታዎች አሉ። አንድ ግን lost ሆኖብሃል። አንድ lost አለው።
ምን አልከኝ?
አንድ lost አለው።
okay፣ እና በርተዋል አንድ lost አለው። ምን አልከኝ?
ሌላው በርተዋል ወይ ሌላው አረንጓዴ ነው። አዎ።
እሺ እሺ